አልችልም እኔ ያላንተ መጓዝ አልችልም እኔ እጆች ሊያዝ አልችልም እኔ ብቻዬን መሮጥ እምነት አጥቼ በውሃው እንዳልሳ አልችልም እኔ ያላንተ መጓዝ አልችልም እኔ እጆች ሊያዝ አልችልም እኔ ብቻዬን መሮጥ እምነት አጥቼ በውሃው እንዳልሳ እጆች ሊያዝ ልታበረታኝ እባክ ጌታዬ መንገድ የሚራኝ እጆች ሊያዝ ልታበረታኝ እባክ ጌታዬ መንገድ የሚራኝ ጭላን ጭሏነቴ በማዕበል ወጀብ ብዛት ኋላ እንዳጠፋ ጭራሽ ነፋሱም ሲነፍስበት አይለይዋት አይኖቼ በመንፈስ አቀጣጥላት ብርሃኗ ባለም ፈክቶ ጨለሞ እንዲሸሽለት እጆችን ልያዝ ልታበረታኝ እባክህ ጌታዬ መንገድ ምራኝ እጆችን ልያዝ ልታበረታኝ እባክህ ጌታዬ መንገድ ምራኝ ያላንተማ ጉዞ ከባድ ነው ያላንተማ ትርፉ ድካም ነው ያላንተማ እኔ ሳቃተኝ ያላንተማ ምንም አይቻለ ያላንተማ ጉዞ ከባድ ነው ያላንተማ ትርፉ ድካም ነው ያላንተማ እኔ ሳቃተኝ ያላንተማ ምንም አይቻለኝ ወጣ ገባው መንገዴ እንዳይሰለቸኝ ርዝሞ ጉዞዬን እንዳላቆም ጉልበቴ ቶሎ ደክሞ የላይኛው ኃይልህ በላይ አፍስሰውና እንደገና ልጀምር ጉልበቴ ታርስና እጆችን ልያዝ ልታበረታኝ እባክህ ጌታዬ መንገድ ምራኝ እጆችን ልያዝ ልታበረታኝ እባክህ ጌታዬ መንገድ ምራኝ ያላንተማ ጉዞ ከባድ ነው ያላንተማ ትርፉ ድካም ነው ያላንተማ እኔ ሳቃተኝ ያላንተማ ምንም አይቻለ ያላንተማ ጉዞ ከባድ ነው ያላንተማ ትርፉ ድካም ነው ያላንተማ እኔ ሳቃተኝ ያላንተማ ምንም አይቻለኝ እንደ ንስር ካደስከኝ በከፍታ በራለው የዓለምንም ስበት በኃይል አሸንፋለው እንደገና ልታደስ እንድበር በከፍታ ትግሉን እንድታገል ዛሬም እንድበረታ አልችልም እኔ ያላንተ መጓዝ አልችልም እኔ እጆች ሊያዝ አልችልም እኔ ብቻዬን መሮጥ እምነት አጥቼ በውሃው እንዳልሳት አልችልም እኔ ያላንተ መጓዝ አልችልም እኔ እጆች ሊያዝ አልችልም እኔ ብቻዬን መሮጥ እምነት አጥቼ በውሃው እንዳልሳት እጆችን ልያዝ ልታበረታኝ እባክህ ጌታዬ መንገድ ምራኝ እጆችን ልያዝ ልታበረታኝ እባክህ ጌታዬ መንገድ ምራኝ